ሰዎች ለመመረጥ ያላቸው ስልኝ ቃል ኪዳን ከብስቤት ምንለብደው ሰላም ነው።
ሰላም ምንለብደው
በቻፓ ካሻት ብዬ ነበርና እሺ የቆያ እንደ በፊቱ ኮኔክሽን ያስቸግረለው ነው እንዴ?
የመቼ ነው?
የዛሬ እ?
ስንት ስንት ብር ነው?
አንድ ሺ ሶስት መቶ ብር
እሺ አንዴ መስመር ላይ ጠብቁኝ። hello ወይ እሺ መልሼ ልደውልዎት አንዴ system እያስቸገረኝ ነው።
okay እሺ እሺ መልካም ምሽት።